ጤና ይስጥልኝ ቤት ቤት ዲቦራ ነኝ። እባክዎ ምን ልርዳዎ?
እንትን አስቸገረኝ system ላይ ምን አስቸገረ?
login ለማድረግ ሲባል credential not enabled ይላል።
ማን ልበል? ከየት ነው የምትደውልልን?
በኃይሉ እባላለሁ agent ነኝ። በኃይሉ አርባ ምንጭ በኃይሉ አርባ ምንጭ። የት አዎ።
shop ነው እንደዛ ያስቸገረክ?
ኤልቦ
የማን ነው የ cashier ኡን እንደዛ ያለክ?
አዎ cashier ኡ cashier ማን ስሙ?
አብች አቢች
ወይ ፀሐይ ፀሐይ sorry ፀሐይ ነው እሱ።
ፀሐይ አዎ ፀሐይ የሚለው ነው የተዘጋው።
አዎ credential not እ።
enabled ነው የሚለው እሺ ልጁ በቃ ደግሞ።
disable ሆኖ ይሆናል ደጋግሞ password ተሳ- የተሳሳተ password ሞክሮ ከሆነ ከዚህ ከፍተዋለሁኝ ከሞ እ ድጋሚ ትንሽ ቆይቶ የሞክሩትና ካልገባ እንደዛ ድጋሚ የሚላቸው ከሆነ ይህን ዲስክ ትልክልናለህ። እሺ ከዚህ ይስተካከል።
እሺ እሺ ከዚህ ከፍተዋለሁ አሁን።
እሺ እሺ ባይል እሺ thank አመሰግናለሁ።
እሺ ችግር የለም።